አንዱ ብሩን ሲቸር ሌላው ጌጥ ያመጣል። የኔ ልብ ሀብታም እምነቱ ይሰጣል። ዛሬም አለኝ ፍቅር ያስኩት ሰስቼ መቼም በዚህ በኩል አላውቅም ደጅ ጎጆማ ጓዳማ ቤትማ ነበረኝ ማዕድ የሚያባርስ ሰው ነው የቸገረኝ። ዛሬ እኔን ዘንግቶ ገላይ ሰው ቢለምድም ትላንት ወደሽኛል ክፉሽን አልፈቅድም።